ጤና ይስጥልኝ ቪዛ ኢትዮጵያ የደነኛ ባኮት የምንረዳዎት
አብሮ ይስጥልኝ። እንትን ነግሬሽ ነበር ቅድም ደውዬ መሰለብኝ አልነገርሽልኝም።
አስመዝግበው ነበረ።
አዎ ጠዋት ለአምስት ሰዓት ጉዳይ ላይ
እ- እሺ ደንበኛችን መስመር ላይ ጠብቁኝ፣ check ላድርግልዎት። በየትኛው ቁጥር ነው ያስመዘገቡት? በደወሉት ቁጥር ነው ወይስ ሌላ?
አዎ በዚህ በራሱ በደወል
እ፣ ባኮትን መስመር ላይ ጠብቁን። ባኮት መስመር ላይ ጠብቁኝ። ይቅርታ እሺ እሺ
ላይ ነው መስመር ላይ ነው ደንበኛችን እ?
መስመር ላይ ነው።
አዎ መስመር ላይ ስለቆየሁት ይቅርታ። ቢላ ብርት ነው አይደለ ድርጅቶች?
አዎ ኦሮሚያ ኮንዶሚኒየም ሀይሌ ጋርመንት አዎ ኦሮሚያ ኮንዶሚኒየም ሀይሌ ጋርመንት ጋር ተመዝግቦ ወደ ጥገና ባለሙያዎች ተላልፏል። ምናልባት ወረፋ ሆኖ ይሆናል ያልመጡት እንጂ አረ ደውዬለት አልተነገረኝም ብሏል። ለእኔ ንገሪያቸውና የምንዝገቡ አይደል አይ፣ ንገሩ።
እኛ አስተላልፈናል። ደንበኛችን ግን ድጋሚ አሁንም እናስተላልፋለን። ደውለን ነበረ።
አስተላልፉልኝ ያልደረሱ አልደረሰውም።
እሺ ይቅርታ ደንበኛችን፣ እኛ አስተላልፈናል፣ ግን አሁንም ድጋሚ አስተ- እናስተላልፍልዎታለን። መንገድ እሺ ተዘጋግቶ ይሆናል።
አስተላልፉልኝ። እሺ፣ እሺ እሺ፣ ደንበኛችን ሌላ ምረዳት ነገር አለ?
በየለም በእናትሽ ስራ እኮ እንትን ተቋረጠብኝ።
እሺ ደንበኛችን፣ ይሄንን ድጋሚ አስተላልፍልዎታለሁ።
እሺ
ደንበኛችን ተደ